ሄሎ
ሰላም ጤና ይስጥልኝ። ቢጫ ኢትዮጵያ ሳንቲም እባክዎትን ምንረዳዎት?
የድራፍት ማሽን አራት ተከራይተን ነው የምንሰራው። ወዴት ነው አቤቱታ የምናቀርበው?
እ የድራፍት ማሽን እንዲገባሉት ለመጠየቅ ነው።
አዎ
እሺ ደንበኛችን ቢጫ የቁጥሮትን ይነግሩኛል?
ጥያይ አስራ ዘጠኝ ቢጃ- አስራ- አስራ ዘጠኝ ስድስት መቶ ሀያ
አስራ ዘጠኝ ስድስት መቶ ሀያ እ
እሺ መስመር ላይ ጠብቁኝ፣ እየፈለኩሎት ነው። ማህሌት ግሮሰሪ ነው?
አዎ ሲሊንደርም አቤቱታ አቅርበናል፣ አልመጣልንም እስካሁን።
ሲሊንደር CO2 ጋዝ ነው እ፣ የተመዘገቡት ወይስ ሲሊንደር እንዲሰጡት ነው? የትኛውን ነው አቤቱታ ያቀረቡት?
ጋዙን እ፣ ተመዝግበናል ከአምስት ቀን በፊት ይኸው ጨርሰን ስራ ቁጭ ብለናል። ማሽን ተከራይተን ነው እየቆረብን ነው። ግራ ግብት ብሎናል። ወዴት አቤቱታ እንደምናቀርብ
እሺ በዚህ ስልክ ነው የተመዘገቡት እ፣ ደንበኛችን?
አዎ ህይወት ከአራት ወር በፊት ነው ትልቁን ሲሊንደር የጫን ነው። ወዴት አቤት ነው የምንለው? ወዴት ነው የምንሄደው?
ቅሬታዎትን አሁን በደወሉበት ስልክ ነው ለእኛ እዚህ ላይ ያስተላልፉና እኛ መዝግበን ወደሚመለከተው አካል እናስተላልፋለን።
አምስት ቀን እ- አለፈው።
እሺ አሁን የደወሉበት ስልክ ነው ለ- እዚህ ላይ ልዩሎት። አሁን በደወሉበት ስልክ ነው የተመዘገቡት።
አዎ አዎ
እሺ አንዴ መስመር ላይ ጠብቁኝ፣ እየፈለኩሎት ነው።